hello, hello, hello አቤት ይሰማል አይሰማም?
ይሰማል ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዛሬ ነኝ ከሶዶ።
እሺ ትላንት እንትን ተልኮልኝ ነበር በቴሌግራም እና እሺ የጃር የ- የ- የጃር user ተልኮልኝ ነበር መሰለኝ
እሺ እና ምን ላይ ነው login ምለው link አልተላከልኝም መሰለኝ።
አ እሺ እንዴት ነው ማድረግ?
link ነው ያልተላከልህ ታሪክ ከዱ አዎ link
እሺ እልክልሃለን በቃ ነው አይደል? በ link አይደል የምገባው? link አዎ።
ከላይ ያለውን ስሞክር አያ- አያስገባም።
እሺ link ኡንም ጭምር እልክልሃለን እሺ፣ እሺ ጥሪ መልካም ቀን መልካም